ሄሎ ኢሳያስ ወይ ወይ
ከዲቦኔስ መስል ፍላወሪያስ ከኖርደ ካስተመር ስልክ አነሳለ እንዴ?
የዲቦና ሪሱ አንስቶልኛል አንስታልኛለች። አሁን እየወሰድክላት ነው?
ልወስድላት ነው።
እሺ እሺ እሺ።